ሄሎ ሄሎ እንዴት ነው?
ጤና ይስጥልኝ። አንድ ጅሪምን ልርዳ።
ውስብስብ አድርጉና ውስብስብ ደግሞ ገንዘቡ አልገባም። ማነው ፕሮሰስ ላይ ነው እስካሁን ፕሮሰስ ላይ ነው።
ፕሮሰስ አልገባም እስካሁን።
በዚህ ቁጥር ነው ቤስት ቤትህ።
ነይ ዜሮ ዘጠኝ እሺ ዜሮ ዘጠኝ ሀያ ዘጠኝ እሺ ሀያ አምስት እሺ
ሰላሳ አምስት እሺ አስራ አምስት ሶስት መቶ ብር ግን አልገባም እስካሁን።
ስንት ብር? ስንት ብር?
ኢብል አዎ ኢብል ሶስት መቶ ብር ስንት ብር?
ወደ ኢድ።
ሶስት መቶ አዎ ወደ ቴሌብር ወደ ቴሌብር አዎ ኮንታክት አላደረጉንም ከዚህ በፊት።
ባንክ ሰው በመዘን ጀምረ ሄሎ አሁን ጊዜ
ሄሎ።
አዎ ኮንታክት ያርግ እኛ እስካሁን አላገኘንም ኦኬ ደውላችሁ ነበር ወይስ
እ? ማግኘት ይችላል።
check check እያደረኩት ነው? አንዴ ጠብቀኝ።
check- check አድርገው ጎለኛ እሺ
ሄሎ አቤት
update አድርጌዋለሁ። ወደ ሙስጣፌ አብዲ አሊ account ነው የሚገባው።
አዎ ሙስጣፋ አብዲ account ነው የሚለው አዎ አዎ፣ ትንሽ ብር- ትንሽ ይቆያል። ስለዚህ ታገሱ። እሺ እሺ እስከ ስንት በቃ እስከ ይገባል።
ስንት እስከ ስንት እ፣ እርግጠኛ አይደለንም፣ ግን አሁን አፕዴት ስላደረኩልህ ከአሁን ሰዓት ጀምሮ እስክ- ለሁለት ሰዓት ጠብቅ።
እሺ ታዲያ ይበል እሺ እሺ እሺ
አዳ አብዴት ገበኝ ነው